ይስጥልን ጊዜ ኢትዮጵያ የደንኝ እባክዎት እንርዳ።
ጤና ይስጥልኝ።
እግዚአብሔር ይሰማል።
እ፣ ትናንትና እንትን ማሽን ተበላሽቶብኛል ብዬ አመልክቼ ነበረ። ማታ ላይ እ፣ አንድ ሰው መጥቶ ሞክሮ ነበረ፣ ማሽኑ አልተሰራም። ዛሬ ሌላ ሰው ይመጣልሻል ብሎኝ እስካሁን ድረስ አልመጡልኝም።
ሳይሰራ ነው የሄደው መጥቶ።
አዎ እምቢ አለኝ አለ።
እሱ ትናንትና እኛ ጋር ሲደውሉ ያስመዘገቡ ስልክ አሁን የደወሉትን ስልክ ነው ወይስ በሌላ?
አዎ አዎ፣ ይሄም ነው ሌላም ተጨማሪ አለ ሁለተኛ።
እስኪ እሺ፣ በዚህ ሌሎት እሺ
ጣይ ግሮሰሪ አዎ
መጥተው ሳይሰሩ ሄዱ ነው አይደለ ያሉኝ አሉ።
አዎ አዎ፣ አልተሰራም።
እንዳልተሰራሎት ድጋሜ አመለክትሎታለሁ።
እሺ እሺ።
ሌላ ብረዳት ነገር አለ?
አይ ይሄው ነው በቃ።
ይህንን አመልክትሎታለሁ። ተደውሉ። እናመሰግናለን። አገልግሎት ላይ ያሉትን ሀሳብና ሴት ድምጽ በኋላ አስቀምጡልን። መልካም ቀን ይሆናል።
አሜን። እሺ ለሁላችሁ